ጤና ይስጥልኝ።
አብሮ ይስጥልን።
ሰማንያ አንድ ሰማንያ ስምንት ፍሊንትስቶን ሆምስ ደውለው ነበር።
አዎ ደውዬ ነበር። ፍሊንት ስቶን ሆምስ እንትን ለመመዝገብ ፈልጌ okay
እና እንትን ለ- ለመረዳት ፈልጌ ነበር።
የት አካባቢ ነው እርሱ?
እኔ አርባ ምንጭ ነኝ።
ከሰባ አምስት ሺህ ብር ጀምሮ መግዛት ይቻላል። የአክሲዮን ሽያጭ ነው።
okay መነሻው ሰባ አምስት ነው አ
እና ሁለት መኝታ ቤት ነው።
እቤት አይደለም፣ አክሲዮን ነው። አክሲዮን oh አክሲዮን ነው።
አ okay ትርፉ በየአመቱ እንትን ይከፋፈላል።
አ በአመት ይደርሶታል።
በ- በ- ሰባ አምስቱ በየ- በአመት ነው። በአመት አንዴ
ሰባ አምስት ሺህ ብር ገዝተው ይገባሉ። ከዛ በኋላ ትርፍ ደግሞ በአመት ያገኛሉ።
እሺ፣ አዎ፣ ለ- ለመረዳት ነው። አመሰግናለሁ።
እሺ እ?